ሄሎ ጤና ይስጥልኝ ቤስቲቤት ጤና ይስጥልን።
አብሮ ይስጥልኝ መነዳ ብዙ ድሮዋል ነበረ የምትስሉት እሺ አሁን እንደወልክበት ስልክ ቁጥር ነው የቤስት ቤት ስልክ ቁጥር መቼ ነበር ያደረገው ጠዋት ላይ
ሌላም ብር ካለ ቼክ አድርግልኝና ላክልኝ።
እሺ እሺ አንዴ መስመር ላይ ጠብቅ ስንት ብር ነው
አ ስንት ብር ነበር
መጀመሪያ አምስት ሺህ ብር ነው
አምስት ሺህ ብር መቼ
ማታ ሌሊት ላይ- እ እ
ማታ ሌሊት ላይ እሺ እዚህ ጋር ያሉት ሙሉ transaction ኦች balanced ሆነዋል አልፈውልሃል እኮ አምስት ሺህ ብርም balance ሆነዋል።
አሁን የደወልክበት ስልክ ቁጥር ነው
አዎ አስራ አንድ ቤት
በዚህ ስልክ ቁጥር አምስት ሺህ ብር ቪዲዮ የተደረገ የለም እሺ ትናንትና አዎ፣ ትናንትና ማታ ላይ አምስት ሺህ ብር ቪዲዮ ተደርጓል እ
ትናንትና የተደረገው አምስት ሺህ ብር ነው አ አ አንዴ check እያደረኩት ነው አንዴ
አደባባይ
አ ሌሊት ላይ አ ሌላ
hello አንዴ መስመር ላይ ጠብቀኝ check እሺ።
እያደረኩት እሺ አምስት ሺህ ብሩ ገብቶልሃል ሁሉም እ, transaction ኦቹ balanced ሆነዋል እሺ check አድርገው አሁን ነው ያዘዝክበትን የገባው?
account ኦች አይ የዛኔው ነው የገባው እ
የዛኔው ስታዘው ነው የገባው አምስት ሺህ ብር ነው አይደለ
አልገባም ባይ የዛና አልገባም። አሁን ከገባ ቀስል ቼክ አድርግ ቼክ አድርገው እሺ
አ